hello ቤርሳቤ ነኝ ቤርሳቤ ነኝ አቤት
አስራ አምስት አርባ አራት ወርደን ነበር ተቃራኒ ወርጄ ነው እና አንድ ወጣኔ ነበር
ሌላ ወር- ሌላኛው እስካሁን ንገረኝ
ሌላኛው
አስራ አምስት አርባ አራት ነው ያልከኝ
እ?
አስራ አምስት አርባ አራት ነው ያልከኝ አ፣ አይደል?
የሚ- አ፣ የሚወጣው የሚ- የምሰራው ደግሞ አስራ አምስት ሰላሳ ሶስት አስራ አምስት ሰላሳ ስንት ሰላሳ ሶስት
ሰላሳ ሶስት አ። ሪፖርት የለው
አርባ አራት እና ሰላሳ ነው ያልከኝ አ፣ አስራ አምስት አርባ አራት አ። ስልሳ ምናምን
እንዴ ቆይ ተቃራኒ ያየለት አብርሃም ነህ ሁለት ሰዓት አዎ ነው የገባሽ
አ፣ እና
እ፣ ወደ አድዋ መሄዳው የሚወጣልህ አይደለ ወደ አድዋ መሄዳው እሺ ወጥቶልሃል